አናሶናን
ሳምንት ምን ምርጥ ዓመት ማለት ሁለት ስምንት ያሪስ compact አይቼ ነበር የደወልኩት እሺ እ cash ሰባት መቶ አለኝ እና አጠቃላይ ዋጋው ስንት ነው?
ሁለት ነጥብ ሁለት
ሁለት ነጥብ ሁለት አ
ስለዚህ cash ኡ ከፍ ያለ ነው ማለት ነው የሚስ- የሚጠበቅብኝ አይደል?
አ አ መቶ ሺህ ስለሆነ ብድሩ በሰባ መቶ ሺህ መኪና ማግኘት እችላለሁ በባንክ ያለበት ሰ- በሰባት መቶ ሺህ ሳይሆን እ፣ በሰባት መቶ ሺህ ከፍለውን ይችላሉ። ዞታይ መኪና አለን ሁለት ሺህ አስር ሞዴል ሁለት ሺህ አስር ምን
እ፣ እ፣ ዞታይ መኪና ሁለት ሺህ አስር
ወይም ራይድ መግባት የሚችል መኪና አለን። እንደገና ሊፋን አምስት ሀያ የሚባል መኪናም አለን።
አይ ሊፋን እንኳን ይቅርብኝ። ሌላ አማራጭ ታገኛለሽ ወይ ደግሞ በይሄ በዚህ ስልክ በቴሌግራም ትልክልኛለሽ?
ቴሌግራም ፔጃችን ላይ ፖስት አድርገነዋል። እመቤት ማሪባባ ዶት ኔት የሚላለን ቴሌግራም ፔጅ ስለ ገሰው ይዩና ይደውሉልን።
አሊ ታዋቂ እሺ እሺ እሺ እሺ